ሄሎ
ሄሎ፣
ሰላም ጤና ይስጥልኝ። ቴሌቪ
አበባ ይስጥልን።
አለን ምን ልርዳዎት?
ጥያቄ አልጠይቄ ብላችሁ
ምን አሉኝ?
ጥያቄ አልደረሰኝም።
ይሄ እ, ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አሀ
እ፣ ሶስት ቁጥር ላይ ለመጮት የሚላል አንድ ቁጥር ላይ ይመዝገቡ፣ ሶስት ቁጥር ላይ ለመጮት የሚላል እ፣ እንደዛ ነው።
አ
እሺ፣
እሺ
ጤና ይስጥልኝ።